ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከቺፕቺፕ ነበረ የምደውሉት።
እሺ ቃሪያ ተቀብለዋል?
አልተቀበልኩም።
የዛሬም አልተቀበሉም?
ዛሬም አልተቀበልኩም፣ አልመጡም።
Okay፣ ይቅርታ በጣም አልተደ- የተደወለለት ስልክ የለም።
ጠዋት እ፣ ደወሉ፣ ግን ያው የእንትን ት- የተቀበልኩት ትላንትና order ያደረኩትን ነው። ጠየቅኳቸው ኦኬ፣ እ፣ ተረሳ እኛ ጣሪያ ዛሬ።
ሊያዝንም- እኛ ሊያዝንም አሉ።
ኦኬ፣ ይቅርታ በጣም እሺ። ነገ ስለዚህ እንመጣለን ምንድን ነው ተባባልን።
አይ ነገ ይመጣል
ነገ በጣም ላርግ ቆየ እኮ።
ነገ ላስ እንትን ላርግሎትና ካልሆነ ሪፈንድ ይደረጋል።
ነገ የመጨረሻ ነው የምጠብቃቸው።
የመጨረሻ ከሳምንት ነገ በላይ ነው።
አዎ፣ እውነት ነው።
እሺ ላይፍ ቦይም አለኝ
ምን የቀረ በ- ዛሬ እንትን ተንጠልጥሎ የጋራ ነበር። ዛሬ complete አድርጌዋለሁ ነው አንድ ላይ አሁን ታደርጊልኝ ዛሬ ትችያለሽ?
complete ሆኗል። complete ከሆነ አሁን ነገ አንድ ላይ አይወጣም። ይሄ complete ለብቻው ነው የሚወጣው፣ እሱም ይወጣ ግን ነገ ይመጣሉታል ሁለቱ።
እሺ እስቲ ቃሪያውን እንግዲህ ነገ የመጨረሻ አዎ።
እጠብቃለሁ።
እሺ፣ ይቅርታ በጣም እሺ